ጤና ይስጥልን።
አብሮ ይስጥልኝ።
ከ BGI ጥሪ መካከል ለምን ደውለው ለማየት ነው?
ከ- ከምን ከ BGI ከ BGI? እሺ አዎ፣ ቤተሰብ ግሮሰሪ ነው ደንበኛ አ- አ የ BGI መለያ ቁጥሮ ነው ያደረገ ጽሁፍ መልዕክት ቀብለዋል። ሰሞኑን አ ተደርሶናል። መለያ ቁጥር ቀብለዋል።
አ ሌላው ደንበኛችን ይሰማዎታል?
አዎ መለያ ቁጥር ወስጃለሁ።
ደንበኛችን ይሰማዎታል?
ይሰማኛል። አዎ ተቀብለዋል?
አዎ ይስማ ተወሰቀ ያለ tex- text ነው የደረሰኝ።
ደንበኛችን ተቀብለዋል?
ደንበኛ
የ BGI መለያ ቁጥር የያዘ አጭር የጽሁፍ መልዕክት ደርሶታል?
አዎ text አዎ ደርሶኛል።
እሺ፣ ይህን ለማረጋገጥ ነው። መልካም ምሽት ደንበኛችን።
እሺ አመሰግናለሁ። እሺ።